ሄሎ
ሄሎ ጤና ይስጥልኝ።
እንደምን አመ- እግዚአብሔር ይመስገን። ምን ልታዘዝ?
የዚህ የጾታው ሁኔታ ትኬት ቴሌ ምንድን ነው ይላል። ቴሌ ብር ምንድን ነው?
ድምፁ ሳይሰማ የሚገባ
እ?
ድምፁ ሳይሰማ
እ፣ ይሄ የዚህ የ game ጨዋታም ሁኔታ እንዴት ነው ነው?
እሺ አጫውቱና እ፣ እ፣ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ መጀመሪያ እ፣ ከዛ መረጃ ይመጣልዎታል የቴሌዊን በእንግሊዝኛ አ፣ አ፣ እሺ፣ ከዛ ሰባ ቁጥር ይጫኑና አማርኛ ያርጉት እሺ፣
ሶስት ቁጥር ላይ ለመጫወት የሚል ይመጣል እሺ፣
ጥያቄና መልስና እድሎን ይሞክሩ የሚል ይመጣል እሺ፣ ጥያቄና መልስ ሁለት ቁጥር መግዛት የሚላል coin ይገዛሉ
coin የሚለው ነው።
coin
አ፣
ከዛ አንድ ቁጥር ላይ ደግሞ ይመዘግባሉ subscribe ሲያደርጉ ትኬት ይገባሉታል ሲኖሮት ደግሞ የእድል ጨዋታ ይጠቀሙ
እ፣ የእድል ጨዋታ እ፣ subscribe እና የእድል ጨዋታ ይጠቀሙ
ጨዋታ አዎ በትኬት ነው የሚጫወቱት የእድል ጨዋታ
ትኬት ከየት አገኛለሁ?
subscribe ሲያደርጉ ይገባሉታል አንድ ቁጥር ላይ ይመዝገቡ
አሁን አንድ ብር ልቻል።
አንድ ቁጥር ላይ ይመዝገቡ እሺ፣
ይሞክሩትና መልሰው ይደውሉልኝ
አንድ ብር አሁን ልቻል።
አንድ ቁጥር ላይ መመዝገብ የሚል አለ። ከሆነ ሁለት ብር ሳምንታዊ ከሆነ አስር ብር ይወስድና ትኬት ያስገባሉታል።
እሺ፣ እሺ።
እሺ